ጤና
አበለው ሄሎ፣ አዎ፣ ደህና ቤስት ቤት ነው ምንርዳ?
አዎ፣ ገንዘቡ ሲወጣ አለ ሰላሳ ምናምን ሰላሳ
ምን አልከኝ?
ሰለድና ምናምን ቤስት ቤት ገንዘብ አራት መቶ ሰላሳ ምናምን አስፈልጋለ ሰለድ አልገባው።
ዊድሮ አድርገ ነው?
አዎ፣ ይሄ ቁጥሩ ነው።
እሺ፣ እስኪ የቤስት ቤት ስልክ ቁጥር ንገረኝ።
ሰላሳ
ዜሮ ዘጠኝ አስራ አምስት
አስራ አምስት ሀምሳ ሁለት ሀምሳ ሁለት
አንድ ሺህ ሶስት ማየው መቶ ሶስት
እ እ ዜሮ ዘጠኝ አስራ አምስት ሀምሳ ሁለት አስር ዜሮ ሶስት አይደለ?
አዎ አዎ
መቼ ነው ያልከው?
ያ ሶስት ቀን በፊት ሶስት ቀን አዎ
አራት መቶ ብር ነው።
አዎ እሺ እ ብሩ ከኛ system ወጪ ሆኖ SantimPay ዎች ጋር ነው ያለው።
አብ ግን የመለስ ነው ያስፈልጋል። Best Bet ይሻላል።
ከኛ ወጪ ነው ብሩ፣ መመለስ አንችልም። ወረዲ እነሱ system ላይ ነው ያለው፣ SantimPay ዎች ላይ ነው ያለው።
አይ አ ስለዚያው ለእነሱ አሳውቃቸውና አስተካክሎ ያስገቡልሃል። ትንሽ system ተ- ችግር ተፈጥሮባቸው ስለነበረ ነው። እሺ።
እሺ ስለ ቤት ይገባል።
ቴሌብር ውስጥ ይገ- ቴሌብር account ውስጥ ነው የሚገባው።
እሺ ሰብቆ ስንት ነው? አስር ጊዜ ነው ምን አልከኝ?
ተርቆ ይሻላል።
ጠብቁ
አዎ አ ትንሽ ጠብቅን፣ ምክንያቱም እ የብዙ ደንበኛ ጥያቄ ስለሆነ ያለው